ሄሎ ሄሎ ጤና ይስጥልኝ።
አብረትልን
ካልፔ ነበር የምደውልሎት።
አዎ አሁን ደውለውልን ነበር።
አዎ እኔም ተደውሎኛ አናገርኳቸው።
ጠዋት ተደውሎሎት ነበር ደንበኛችን አዎ ጠዋትም ተደውሎልኝ ነበረ።
አቶ ሲሳይ ማስረሻ።
አዎ ስዩብን አዎ፣ እ፣ ከዚህ በፊት ደውለው አመልክተው ነበረ ወደ አሪስፔ ብር deposit ለማድረግ እና ተመልሶሎታል አይደል?
ዛሬ አዎ ተመልሶኛቸዋለሁ። ደርሻለሁ።
አ፣ እሱን ለማሳወቅ ነበር የደወልነው።
እሺ በጣም በጣም አመሰግናለሁ። በጣም እሺ፣ እኛም እናመሰግናለን። መልካም ቀን።
እሺ ለእናንተ